ምን ልስፖርት ባኮ ምለዳው ሌላ እንትን ቅድም ቀደም ብዬ ደውዬ ነበረ withdraw አድርጌ እስካሁን አልገባልኝ። ስጠብቅ ይልቀዋል
አዎ ቴሌግራም ላይ ልክ ያለው ይጠብቁ ሪፖርት አድርገንላታል ምናምን ብላችሁኝ፣ ግን እስካሁን ምንም የለም። ጠዋት አንድ ሰዓት ያስገባ withdraw ያደረኩት
እኮ ቴሌግራም ላይ ጠብቁ ካለው እዛ ላይ ጠብቁ። መልሱን ስናገኝ እናሳውቆታለን።
እሺ፣ ምንም እኮ አላኩም ደንበኛችን።
ልክ ያለው ልክ ያለው በ- በዚህ ስልክ okay አይደለም በ- አሌክስ ደጋግሞ እየደወሉ ነው። ቅድምም ነግሬታለሁ። ሲስተካከል ቴሌግራም ላይ ስለማሳውቆት በትዕግስት ይጠብቁ።
አይ ዘገያችሁ ብዬ ነው እንጂ አዎ።
አዎ ቴሌግራም ላይ ነው የምናሳውቆት። ብዙ ጊዜ መደወል አይጠበቅበትም።
እሺ አፍጥኑት፣ ከተላች ከቻላችሁ አፍጥኑልኝ።
እሺ